ጤና ይስጥልኝ ቤተሰብ ዲቦራ ነኝ። እባክዎ ምን ልርዳዎ?
ሄሎ አቤት ቶቸር ኮድ ጠፍቶብኝ ነው ንገረኝ።
እ እሺ አካውንት ላይ መግ- ማግኘት ትችላለህ።
አካውንት ላይ አጣው
በአካውንት ገብተሃል አሁን?
አልጋ ለልጅ ተልስ ታዲያ
ለምን አንተ ስልክ የለም አብሮክ?
አለ አለ አንቲና ስላለ ነው እዛ ቅርንጫፍ ስላለ ነው።
እኮ እሺ login መ- በል መጀመሪያ account ላይ
እሺ እሺ ይሄው
login አልክ።
አዎ ከዛ በኋላ account history የሚል ይመጣል አይደለ?
ቆይ ቆይ ሲመጣ ቆይ እሺ
ገባው account history የሚለው ላይ ግባ።
ቆይ ቆይ እስኪ ትንሽ ነው ስልክሽ
በስልክ እያወራኸኝ ከሆነ እንትን ያስቸግራል connection።
አሀ ሌላ ስልክ ስጣት ልደውል ለ- ታዲያ ለ cashier ዋ ስጣት ስልኩን።
እስኪ ያለሽ
hello hello ወይ ሰላም ነው፣ እንዴት ነሽ?
እግዚአብሔር ይመስገን።
አለን። የት branch ነው?
አዳማ አስራ ሁለት ቀበሌ ነው። voucher code ኡ ጠፋብኝ ብሎ የልጅ ስልኩ ላይ በ account login ካለልሽ በኋላ account history የሚል አለ። account history ላይ ስትገቢ history እና voucher history የሚል ያመጣልሻል።
ስልኩ ኔትወርኩ አይሰራም። የሱ በቃ ዋው እያወራ ስለሆነ ነው። step ኡን ልንገርሽ፣ ቀላል ነው፣ አይከብድም።
እሺ account history ላይ ከገባሽ በኋላ history እና voucher history የሚል ይመጣል።
እሺ ከዛ በኋላ voucher history የሚለውን ትከ- ትመርጫለሽ። እዛ ላይ ትገቢያለሽ እና እዛ ላይ ስትገቢ start date እና end date ይልሻል።
እ ከዛ ያወጣበትን ቀን ታስገቢያለሽ እዛ ጋር መቼ withdraw እንዳለ ማለት ነው።
እሺ ከዛ አስገብተሽ search ስታደርጊው አንድ ፊደል ያለው ቁጥርና ምናምን ያለው voucher code ከብሩ amount ጋር ይመጣልሻል።
እሺ ካስቸገረሽ ደውዪ መልሰሽ።
እሺ፣ እደውልልሻለሁ። እሺ፣ እሺ።
እሺ እሺ፣ እናመሰግናለን።